hello ጤና ይስጥልኝ።
ጤና ይስጥልን
አቤት
እ
ምን እማዬ hello
አቤት
ምንድን ነው የሚያስቅሽ እ
እ ለምን ጉዳይ ነው የደወልሽልኝ?
እሸቱ መለሰ አለ።
የለም። ስንት አመትሽ ነው? መመዝገብ ፈልገሽ ነው? ንጹህ ድንቅ ልጆች
አይደለም